हॅलो
ሄሎ ሄሎ ሰላም ጤና ይስጥልን
አብሮ ስትልን አማ ነው።
አለን ምን ልርዳዎት?
ኧረ ዝም ብዬ የሞከርኩ ነበረ በቴሌውን የሚለውን እና ሙከራ ላይ ነበርኩና እሺ ለመጫወት ነው።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ኮከብ ዘጠኝ ሰማንያ አምስት
እሺ ከዛ አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላል።
እሺ በጣም እናመሰግናለን።
እሺ መልካም
አዎ እም